hello hello አቤት ጤና ይስጥልኝ
ደህና ይስጥልኝ አብሮ ይስጥልን ወደ ፍሊንስቶን ነው ደውለው ነበር
አዎ ደውዬ ነበረ OK መረጃ አገኙ
አዎ ደውዬ ነበረ እሺ ምን መረጃ ፈልገው ነው ለሰላምታ ነበረ የደወልኩ
እሺ እሺ እሺ አዎ